ሄሎ ሄሎ መሰረት ነኝ። ምን ልታዘዝህ?
መቼ እንትን order ጨረሽ ማለት ነው?
እሺ አቶ አብዱስ ነበር ታላቅ እንትን ገባኝና ስልሳ ቆመኝ ደግሞ
ማለት አልገባኝ አልተረዳሁም።
cycle ኡ ተበላሽ ቆሜ ነበረ እና order ገባብኝ።
accept አልክ order?
አዎ
እሺ order ነበሩ ንገረኝ።
እሺ ሰባ አራት ሀያ አምስት ሀያ አምስት እንዲወጣልና አዎ ስም ማን ነው?
የአብስራ የአብስራ አንዴ ጠብቀኝ። እሺ ክትልኝ።
እሺ
ሌላ order አልያዝክማ ከዚህ ውጭ?
ማለት ነው የጨረስኩት።
እሺ የኛውን አሁን ነው accept ያልከው?
አዎ እሺ አንዴ ጠብቀኝ። የአብስራ ከገርጂ ዶሮ ያለውን order ነው።
አዎ አዎ
ጠብቀኝ። የአብስራ አቤት
አይወጣም ስራው ተብሏል።
እ
አይወጣም ስራው ተብሏል
እንትን cycle ውስጥ እስኪ ላድርግ
እኮ አይወጣም ስራው ተብሏል። dispatcher cycle ኡ እኮ ትክክል እንደተበላሸ ተናገርኩለት።
እ cycle cycle ተቆሟል አትይልኝም?
cycle ተራ መቆምህም ሳይሆን cycle ኡ ተበላሽቷል መስራት አይችልም። እንደዛ አይደል ያልከኝ?
አዎ አዎ
እኮ የኩል ስራው አይወጣም ተባልክ።
እሺ በቃ እና ምንም ማድረግ አይቻልም። መቼ ስራው ተባልክ ምን ይደረጋል? ያው ስራ ስራው ከተባልክ መስራት ነው እንጂ እሺ ከዚህ ጋር ነው ሳይሄድ አንድ ሰዓት ስራው።
ነው። ፊኑን እሺ ቼክ አድርጊልኝ።
ከአንድ ሰዓት በፊት የገባ ፊን ነው ኦርደር ነው። የአንድ ሰዓት የለውም። ፊኑን አይልሃለሁ።
እሺ